Hello. Hello. Wait. ሰላም ነው? Hello hello። አቤት።
ሰላም ነው?
እግዚአብሔር ይመስገን።
ከቤት ቤት ነው የምደውልልሽ።
እሺ።
እሺ accept በይኝ እስቲ እያየሁሽ።
እንትን ቆየ አንዴ connection ተቋርጦብኝ ነው እያስተካከልኩት ነው።
እሺ እሺ።
እሺ እማ።
ስጨርሺ እንትን በይኝ ንገሪኝ።
እሺ እሺ።